hello hello ማ ወይ ፕሮፎርማን አንሰጥም ብለዋል ኃላፊውን ሳናግረው። መጥተሽ ምትከፊ ከሆነ መጥተሽ ከፊ ከሆነ ክፍያ ፈጽሚ ብለዋል።
እኮ ንገሪኛ TIN number with
ምን withhold ለመቀነስ ፈልገ ስኬት ቴክኖሎጂ ይባላል ድርጅታችን። ስኬት ቴክኖሎጂ ስኬት? ቴክኖሎጂ PLC አዎ ከዛ TIN number ውስጥ
ዜሮ ዜሮ ዜሮ ዜሮ ስልሳ ስምንት አስራ ስምንት እሺ
ዜሮ ስምንት እ
ዜሮ ስምንት ዜሮ ስምንት አስራ ሶስት አስራ ሶስት ዜሮ ዜሮ ስልሳ ስምንት
ዜሮ ዜሮ ስልሳ ስምንት አስራ አይደል?
ስምንት ልንገርሽ አዳምጪኝና አንቺ ደግሞ ትነግሪኛለሽ። ዜሮ ዜሮ ስልሳ ስምንት አስራ ስምንት ዜሮ ስምንት አስራ ሶስት እሺ ከዛ አንቺ ነገር- ዜሮ ዜሮ ስልሳ ስምንት አስራ ስምንት ዜሮ ስምንት አስራ ሶስት አዎ ስኬት ቴክኖሎጂ PLC ይላል።
ስኬት
ቴክኖሎጂ hello SE
S K E ET
S E ናቸው አይደለ?
አዎ
ከዛ ቴክኖሎጂ ከዛ ቴክኖሎጂ ደግሞ T E C T E C H N O L O G I E S
I E S
T E S H N O L O G I E S
እሺ
ከዛ PLC ታስገቢበታለሽ።
እሺ እሺ። ስለዚህ ይሄ ስራይቱን የተሰጠሽኝ ዋጋ ነግሮሻል አይደለ? እ የተሰጠሽኝ ዋጋ ከነባቱ ነው። ከሱ ስንት ነው?
ሲካፈል ለባት አድርጌ አይደለ ሀምሳ ዘጠኝ ሺህ አምስት መቶ
አዎ ሀምሳ ዘጠኝ ሺህ አምስት መቶ ነው። ከሱ ላይ withhold ኡን ትቀንሻለሽ። hello አመሰግናለሁ። እሺ እማዬ account ወተሻል
አሁን cash ወሰድኩኝ።
ብትከፊው እዚህ መተሽ ቼክ ልስጥሽ ወይስ ወደ account ሽ transfer?
account transfer አድርጊልን እሺ ንገሪኝ account።
አንድ ሺ
እሺ
ሀምሳ ሁለት
ሀምሳ ሁለት ሰማንያ ሁለት ሰማንያ ሁለት ሀምሳ አምስት ሀምሳ አምስት ስልሳ ዘጠኝ አንድ
ስልሳ ዘጠኝ አስር
አይደለም አንድ ሺ ሀምሳ ሁለት ሰማንያ ሁለት ሀምሳ አምስት ስልሳ ዘጠኝ አንድ
አንድ አዎ አንድ ቁጥር የመጨረሻው አንድ ቁጥር ነው።
እሺ እሺማ እሺ አመሰግናለሁ።
እሺ እሺ